Hello. Hello.
Hello
አቤት አቤት፣ ጤና ይስጥልን። መርሃባ ነው።
አዎ ድሬዳዋ መሄድ ፈልጌ ነበር መቼ መቼ ነው የፈለግሽውማ? ወይ መቼ ነው የፈለግሽው?
እ መሰለችሁ አዎ
አሁን አሁን
ዛሬ ሞልቷል። ነገ ነው የምታገኘው።
ነገ ስንት ሰዓት ነው
አንድ ሰዓት አለ፣ አስራ ሁለት ሰዓት አለ፣ ሁለት ሰዓት አለ፣ አምስት ሰዓት አለ፣ ስምንት ሰዓት አለ።
እመጣለሁ እ
እሺ እመጣለሁ
እሺ